hello hello password ኤን password ኤን ረስቼው forget ብዬው ጊዜያዊ message እንድልኩልኝ ነበር። በእናትህ ምን አልከኝ?
password ኤን ረስቼው ጊዜያዊ password እንድትልኩልኝ ነበር።
forget password በለውና SMS code ይላክልሃል። እሺ አልክ- አልልክ አለኝ ለዛ ነው።
connection ይሆናል እንጂ system ኡ እየሰራ ነው አባ።
እሺ ቴንክ እሺ መልካም ምሽት። እሺ